ሄሎ ጤና ይስጥልን ቤተሰቤት
ሄሎ ሄሎ አቤት ምን ማለት ሰላም እንዴት አካውንት ላይ ዊዝድሮ ላደርግ ብዬ እሺ ቻፓም ሳንቲም ፔይመንቶች ዊዝድሮ ማድረጊያ ዜሮ ዜሮ ነው የሚለው እና የዋል አማውንት ይለኛል።
እ፣ ኦኬ እሺ አካውንት ላይ ዲፖዚት የሚያመጣል ድሮበል እና ነን ድሮበል አማውንት የሚላላ እሱን እስቲ ያው screenshot እነሱ አድርገህ ዜሮ ናቸው።
ላክልኝ እስቲ ያው ምኑን okay እንትን ልላክልሽ አዎ withdrawable deposit የሚለውን ቴሌግራም ላይ ቴሌግራማችን ይላል deposit ነው ተ- withdraw አሉ አይ deposit የምትለው ላይ የምት- የሚለው ላይ ስትገባ ያመጣላል withdrawable እና non withdrawable amount የሚላለ
withdraw ለማድረግ ነው ገና ገብቶሻል። withdraw ላደርግ አዎ።
ስል invalid amount ነው።
ገባኝ አዎ እኮ አዎ፣ ስለዚህ deposit ገብቼ ገባ።
የት ላይ ዝም ብያለሁ።
deposit ገብታ አዎ deposit ገብታ withdraw የሚለውን የምትነካው withdraw ነክቻ አዎ withdrawable እና non withdrawable ቆይ ልክላ አዎ።
ቴሌግራም ላይ ገባና ጻፍልኝ እሺ እሺ እሺ